ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልርዳው
አብሮ ይስጥልን withdraw አድርጌ ነበር የሆነ ገንዘብ እሺ አልገባለትም አልገባም ግን ቆርጧን ብሩን ከዝውውር ታሪክ ላይ ያልገባለት ፎቶ ያንሱና በቴሌግራም ይላኩልን አድርጌ ነበር አራት ቀን ነው ዛሬ ግን ስልክ ቁጥርም ላክ ብለውኝ ልኬ ከዛ በኋላ ምንም ያናገሩኝ አይደለም ትንሽ technical የሆነ ችግር ገጥሞን ስለነበር ነው ይስተካከልሎታል በዚህ ስልክ ነው ቴሌግራም የላኩት አዎ
አምስት ዘጠኝ ዘጠና ሰባት ምናምን የሚለው ነው አይደለም ስልክ ይላኩ እኮ ብለኖታል ስልክ ልኬ ነበር ልኬ ያለው እኮ እሺ መልሱን ስናገኝ እናሳውቆታለን እሺ